ጤና ይስጥልኝ ኢቴክ የበራ መረጃ ማቅረብ አቆት የምንረዳው
ፌስቡክ አድርጌ ነው ሄሎ ጤና ይስጥልኝ
ፌስቡክ አድርጌ ነው
እሺ ከየት ወዴት ነበር ቡክ ያደረጉት
ኢትዮጵያ ለዱባይ
ከኢትዮጵያ ወደ ዱባይ አቡዳቢ አቡዳቢ ዋጋውን ነገረኛ ላስገባ ሴቱ እንዲሰረት ነው
okay አንድ ደቂቃ ይጠብቁ ካቹ ነው አይደል የሚለው የቴሌግራም ከአዲስ አበባ ወደ ጅዳ አቡዳቢ በጅዳ አንድ ሶፍ ጅዳ ላይ ያለው
ዛሬ ለሶስት ሰዓት የራት አድርጎ እሺ እሺ ቴሌግራም ላይ ማለት ነው ሙሉ information ኡን ልከንሎታል ከነ ባንክ አማራጮቹ ሰማንያ ገንዘቡን ለአንድ ጊዜ ልንገሩት ደግሜ ሰማንያ ሰባት ሺህ ሶስት መቶ ሁለት ብር
ሰማንያ ሰባት ሺህ ሶስት መቶ ሁለት ብር ሁለት ወሩ የሚታብ ሁለት ወሩ የሚታብ ይገባል ስልክ ወይ አንድ ብር እንዴት አድርገን አስር ብር አለ ወይ ምን አሉኝ ይቅርታ አልሰማሁትም ሁለት ብሩ እንዴት ብሎ ይመቻል? ሰማንያ ሰባት ሺህ እንዴት ገባን ያሉኝ ሁለት ብሩ እንዴት ብሎ ይመቻል? ለመላከሽ ነገር ሰማንያ ሰባት ሰማንያ ሰባት ሺህ ሰማንያ ሰባት ሺህ ሶስት መቶ ሁለት
ሶስት መቶ ሁለት ሺህ አሁን ላከው አ በባንክ አይደል ላይ የሚያ- የሚያስገቡት በንግድ ባንክ በንግድ ባንክ አዎ።
በኢትዮጵያ ንግድ ባንክ እሺ ያው በቃ በንግድ ባንክ account ኡ ያስገቡት ከዛ ካስገቡ በኋላ ግን የላኩ የከፈሉበትን ደረሰኝ ወይንም ደግሞ screenshot ኡን በ Telegram ይላኩ screenshot ነው አሁን ልኳረው ወደ ይቆረጣል አይደል?
ይላኩ አ ከዛ ትኬቱ ሰርተን እንልክሎታለን እሺ ሰማንያ ሰባት ሺህ ሶስት መቶ ሁለት
ሰማንያ ሰባት ሺህ ሶስት መቶ ሁለት ሶስት መቶ ሶስት መቶ ስድስት መቶ ሳይሆን ሶስት መቶ ነው ሶስት ሶስት መቶ ሁለት አ ብል ትኬቱ ሳይሆን በቃ ቴሌግራም ላይ ላከው
እሺ